ጤና ይስጥልኝ ሁሉ ስፖርት ነው እባክዎት ናቸው
እሺ እንትን ኦንላይን ነበር የምንጫወተው።
እም።
ይሄ ገንዘብ ማስገቢያ ቴሌብር ምናምኖች ጠፉ። የአሪፍ ፔይ ምናምን አዎ system update የተደረገ ስለሆነ ነው። በትዕግስት ይጠብቁን እሺ ደንበኛችን።
እ ይቆያል እንዴ? ቢያንስ update ተደርጎ ሲጨርስ ስለሚለቀቅ ይጠብቁ።
እሺ ቢያንስ ስንት ቀን እንትን ይላል አይታወቅም። እንደው
እ እርግጠኛ አይደለንም በዚህ ሰዓት አንሎትም፣ ነገር ግን ይጠብቁ።
እሺ እሺ እሺ መልካም ቀን